hello አቤት።
ሰላም ነው፣ ደህና ነው።
ሰላም ጤና ይስጥልኝ።
አብሮ ይስጥልን። እንደምናወት አለን።
ያው የኢትዮ ቺክን ወኪል ነኝ።
እሺ፣
ዶሮ ያው ሳጅ ነኝ እና ማለት ነው እሺ፣ ዶሮ አዝዤ ባለፈው ሳምንት ሳምንት እሺ፣
ለአስር December ዶሮዎቹ ይመጣል የሚል message ደርሰብኛል እሺ፣ እና ማለት ነው ያው አ- December አስር እንደሚመስለኝ ነገ ነው መሰለኝ እም
እና እንዴት ነው ነገ message ነው ይመጣል እንጂ በዶክተሩ በኩል አልተነገረህም።
በዶክተርማ አልተነገረኝም።
አዎ ምን ታደርጋለህ? message ኡ በ- በ- በእርግጥ በትክክል ከኢትዮ ቺክን ነው የወጣው፣ ግን አዎ።
ደግሞ እ፣ ትክክለኛ መረጃ ከዛው አካባቢ ካለው ተወካያችን ማግኘት ስለምችል ወደ እሱ አዎ።
ደውለህ መቼ እንደሚወጡልህ ከእሱ ም፣ ማጣራት ትችላለህ።
እህ፣ እሱማ ደውለልህ ደ- አሁን ደውዬለት ነበር።
አዎ እስኪ በዚህ ስልክ ደውለህ አንተ ራስህ አረጋግጥ፣ እነሱ ነው የሚነግሩህ ምናምን ብለኝ ነው።
አዎ ምንድን ነው አሁን ላይ system ኡ አዲስ ስለሆነ የ message ኡ የተሳሳተ መረጃ ስለሆነ እ፣ እ።
የዶክተሩ እውቅና ውጪ ጫጭቶች አይላኩም። ከዚህ መቼ እንደሚወጡልህ እንድትዘጋጅም በሱ በኩል ነው የምንነገርህ እና እ፣ ጫጭቶቹ መቼ እንደሚወጡ እሱም schedule ኡን ያውቃል። ለዛ ነው
በቃ እሺ፣ እሺ፣ እሺ።
thank you፣ እሺ፣ አመሰግናለሁ።